hello ስትልኝ ድር ገበያ
አብሮ ይስጥልን። ሰላም ነው አለን አለን። ምን ልታዘዝ?
ቴክስ አሁን ጥያቄ በቴሌቪዥን በሚተላለፈው ፕሮግራም መልሼ መ- መልሱ ሶስት ቁጥር ነው መልሻለሁ። ሶስት ቁጥር ነው ግን የተሳሳተ ኮድ አስገብተዋል የሚል text ደርሶኝ ነው። እኔ ምንም አይነት ኮድ አላስገባውም።
እሺ፣ ምናልባት system ኡ አንዳንዴ fail ያደርጋል። እ፣ እኛ ጋር ግን ይደርሳል የጥያቄው መልስ እ፣ እርስዎ የላኩት። ስለዚህ እ፣ ችግር የለም እኛ ጋር ስለሚደርስ እድለኛ እሺ።
ከሆኑ መልሰን ደውለን እናሳውቆታለን።
እሺ መልሱን አግኝቼዋለሁ። የመጀመሪያ እስከ ሶስተኛ መሆኔን text ታደርግልኝ ይችላል ወይስ ሳምንት ልጠብቅ?
እ፣ በሚቀጥለው ሳምንት ስለሚደወልሎት እሺ እሺ፣ እናመሰግናለን።
እናመሰግናለን።
እሺ እሺ።